hello ጤና ይስጥልኝ ቃል ኪዳን መድኃኒት ቤት ምን ልርዳው?
ጤና ይስጥልን።
አብሮ ይስጥልኝ ምን ልርዳው?
እስቲ የትኬት ቁጥር እንዲያዝ ፈልጌ ነው።
እሺ ንገሩኝ።
አስራ ሁለት እሺ
ዘጠና አራት
እሺ
ሀያ ሁለት እሺ
ዜሮ ዘጠኝ
ችሎስት ነው በአምስት በስድስት በአምስት ውስጥ በስድስት
እሺ አሁን ሌላም አለ ይቺ እሺ ይንገሩኝ። እሺ አስራ ሶስት እሺ ሀያ ሶስት እሺ ሀያ ስድስት ሀያ እሺ ሀያ
ይሄ በሶስት ጨዋታ ለውስጥ ነው።
እሺ ሌላም አለ ይቺ እሺ
አስራ ሶስት እሺ
ሀያ ሶስት እሺ
ሀያ ሶስት እሺ
ሰላሳ አንድ
ይህም በሶስት ጨዋታ ለውስጥ ነው።
እሺ እሺ ሌላ አለ?
አ- ሌላ የለም እሺ መልካም ቀን።